ሄሎ ጤና ይስጥልኝ ጭብጭብ
ጤና ይስጥልኝ ቅድም ደውዬ ነበረ አሪፋ እንድጠይቅ ነበረ መልስ ላለብልኝ እስካሁን አልመለስክልኝም ኦኬ በይቅር በሀብታሙ በሚል አዎ አዎ
ሄሎ አቤት አቤት ለ እ ሄሎ ሀብታሙ በሚል ነው ይቅርታ አዎ አዎ ሀብታሙ ብስራት hello አይሰማም ይሰማል ሀብታሙ ብስራት አዎ okay አዎ አዎ እሺ በ- አዎ የት ላከ ነው ትንሽ እ hello hello hello